ሰላም ጤና ይስጥልኝ ሚስት ቤት
Approve ለማድረግ ነበር ውድ ነው።
እሺ ንገረኝ።
በዚህ በደወልኩልህ
እሺ ስንት ብር ነው?
ሁለት ሺህ አምስት መቶ
እሺ ሁለት ሺህ አምስት መቶ
ትናንትና ነው ዛሬ?
ማታ ላይ ማለት ነው።
እሺ እሺ ይኸው እስከ አምስት ደቂቃ ባለው ውስጥ ይገባልሃል። እሺ እሺ አመሰግናለሁ።
Approve አድርጌልሃለሁ። እሺ አባቴ እሺ መልካም ቀን።